hello አቤት ጤና ይስጥልኝ።
አብሮ ይስጥልን።
ቦታ ለመያዝ ፈልጌ ነበር። የት ለመቁረጥ?
እሺ ይቻላል። ስሞትን ይንገሩን።
ነጻነት በላይ ይባላለሁ። ከድሬዳዋ ነኝ። ድሬዳዋ ላይ ነው መታደም ፈልግ
ነጻነት በላይ ነው ያሉን?
አዎ
ስልክ ቁጥር ይንገሩን።
ዜሮ ዘጠኝ አስራ አምስት አስራ አምስት ዜሮ ዜሮ እሺ ዘጠና አራት ሰባ ስድስት
እሺ እ፣ መደበኛ ነው VIP?
መደበኛ
ለስንት ሰው ነው ቦታ የሚያስይዙት?
እኔ ለአንድ ሰው ለራሴ ብቻ።
እሺ ትኬቱን ነገ ከጠዋት ጀምሮ እዛው በቦታው ያገኛሉ።
እ?
ነገ ከጠዋት ጀምሮ ትኬቱን እዛው በቦታው ያገኛሉ በር ላይ።
ስንገባም ይቻላል?
አዎ ክ- ፕሮግራሙ አስራ አንድ ሰዓት ነው የሚጀምረው። ከዛ ቀደም ብለው ይድረሱ።
እሺ